ሄሎ ጤና ይስጥልኝ ቤተሰብ
ሄሎ ሄሎ ጤና ይስጥልኝ
ቀደም አሳውቅ እንዳልሽ ነበረ አሳውቂያችሁ ነበር ዝም አላችሁ። አዲስ ነገር ምንድን ነበር?
ከቴሌ ብር ወደ account አስገብቼ okay በቻፓ ነው?
አ
አዎ የቻፓ system የተስተካከለ ነው። እሺ ለዛ ነው አሳውቀናቸዋል። የእነሱ system ነው።
okay እና ታዲያ እንደዛ ቴሌግራም ላይ እንኳን እንደዛ አይመልስልኝም እያዩ ዝም ይላሉ።
ቴሌግራም ላይ ነው።
አ
እ፣ ቤት ቤት ነው።
ቤት ቤት እ አዎ እንመልስልሃለን። እሺ ይቅርታ፣ በጣም ብዙ ብዙ ሰው ስላለ ነው። እሺ ይቅርታ በጣም እሺ እነዛ ቢነግሩን እኮ እንጠብቃለን። ግን እነግሩ አይተው ዝም ማለት በጣም ነው የሚያናደደው። ቴሌግራም ላይ ደግሞ ይቅርታ፣ ይቅርታ በጣም እንመልስልሃለን።
በቃ እሺ።
እሺ እሺ